hello hello ጤና ይስጥልኝ
እግዚአብሔር ይመስገን።
ከፊሊንግስተን ነው ምስል የደወልኩሎት። አሁን ሰማንያ ሰማንያ ስምንት ላይ ደውለው ነበር።
አዎ ደውዬ አልነሳ ሲል ዘጋሁትና አዎ ምን ለዳሁት ትንሽ busy ሆኖ ነው።
እ እንትን የሆነ አክሲዮን ምናምን የሚላየውና አዎ ምን ላይ ነው ያየሁት?
ያ text እንዲመጣልኝ ምናምን እና አዎ እ አክሲዮን እየሸጥን ያለ ነው የድርጅታችንን።
እ እ እርስዎ ከየት አካባቢ ነው የሚደውሉት?
አሁን እ አስ- አዲስ አበባ ስቴዲየም አካባቢ ነው።
አዎ ምናልባት መረጃውን ሙሉ ለሙሉ ለማግኘት ልደታ ቢሮ አለን እዛ ብቅ አይሉም?
ልደታ ቢሮ እ
እ ልደታ ጋ ነው። እዚያው ልደታ ጋ ልደታ ነጩ ህንጻ መርካቶ የገበያ ማዕከል የሚል አለ አይደል?
አ ነጭ መስኮት ያለች አ እዛ ground ላይ አለን። እ አንድ አፍታ ብቅ ቢሉ እስከ አስራ አንድ እሺ።
ባለ ሙሉ እሺ።
መረጃውን ያገኛሉ። የጽሁፉን እ- እሺ እሺ።
ስሙትም አለበል ከይቅርታ ጋር
ከፋለ ደስታ ክብረት ከእሽ ከፋለ ደስታ እና ስንት ሰዓት አካባቢ ብቅ ይላሉ?
በቃ አሁን እንኳን ስራ ላይ ነኝና በኋላ ላይ ምሳ ሰዓት እ፣ ወይ ስምንት ሰዓት እንደዛ አካባቢ ይመጣል።
በቃ ይችላሉ። ምሳ ሰዓት፣ ስድስት እሺ።
ሰዓት ምናምን አካባቢም ይችላሉ።
እሺ እሺ በቃ በተመቸው ሰዓት ይምጡ።
እሺ ስለ ደውል እናመሰግናለን። መልካም እሺ እሺ